አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ቼበለው ኧረ ቼበለው ኧረ ቼበለው ቼበለው ኧረ ቼበለው ቼበለው ይወስዳል መንገድ ያመጣል መንገድ ቼበለው አንድ የሚጠላን አንድ የሚወደድ ቼበለው የልፍኝ አገሮች ቼበለው ሲተጓጉሱ ቼበለው ጋሻ ጃግሬዎች ቼበለው ሲተቋቁሱ ቼበለው መሶብ ቀዳጆች ቼበለው ወዴት ደረሱ ቼበለው ይወለድና ቼበለውን ከፍንቀፉ ቼበለው ጋን ይሸከማል ቼበለው ከነደግፉ ቢበለው አትነካኩት፣ ቢበለው አትጋፉተው፣ ቢበለው ይከብዳልና፣ ቢበለው ጠያቂ እንዳለው፣ ቢበለው ከሳ ተቆረ፣ ቢበለው ብለው ቢደፉት፣ ቢበለው ያመረረለት፣ ቢበለው አይማለዱት፣ ቢበለው ሰው ቢበድሉ፣ ቢበለው ከፍ ሲጥላቸው፣ ቢበለው ከእጁ ሲወድቁ፣ ቢበለው ተራዋንታ ነው። ቢበለው ሰው ቢበድሉ ቀን ሲጥላቸው ቢበለው ከእጁ ሲወድቁ ተራው አንተ ነው። ቢበለው ወረቼ ብለው ቢበለው ወረቼ ብለው ቢበለው ወረቼ ብለው ቢበለው ወረቼ ብለው ቢበለው የሴት ወስዋላ ሸበለው ይስቁባቸው ሸበለው መሃን መስላቸው ሸበለው ልጅ የሌላቸው ሸበለው የነደም መላሽ ሸበለው የክንዴ እናት ሸበለው እስኪደርሱላት ሸበለው እስራኤላት ሸበለው ስሟን የነኩ ሸበለው የተዳፈሯት ሸበለው ልጇ ቢመጣ ሸበለው እመቤት አሏት ሸበለው ስሟን የነኩ የተዳፈሯት የበለው ልጇ ቢመጣ እመቤት አሏት። የበለው ወረቼ በለው የበለው ወረቼ በለው የበለው ይወለድ እንጂ የበለው ከወለድ አይቀር የበለው ስም የሚያስፈራ የበለው በሽ የሚቆጠር የበለው ባይወለድ የበለው የሰው መራጭ የበለው ሲራብ ወገኑ የበለው ክብሩን ለዋጭ የበለው አይመኩበት የበለው ጋሻ አይጠቅሱ የበለው እህል ይብስ እንጂ የበለው ገብቶ ማግድ የበለው አይመኩበት ጋሻ አይጠቅሱ የበለው እህል ይብስ እንጂ ገብቶ ማግድ
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 12 ምዕራፍ 25 ከድል በኋላ ማርሻል ባዶሊዮ ልክ የጦሩን ድባቅ መመታት እንደሰማ በተለያየ ቦታ ላይ ላሉ የጀነራሎቹ በፖስታ የታሸገ ትዕዛዝ አስተላልፎ ይህን ፖስታ ጀነራሎቹ ከራሱ የቃል ትዕዛዝ እስኪደርሳቸው ድረስ እንዳይከፍቱት አዘዛቸው። እንዲያሽጎ ለጀነራሎቹ በላከው ደብዳቤ ውስጥ በትክክል የጣሊያን ጦር ከተንቤንና ከመቀሌ ወታደሮቹን የሚያስወጣበት መስመሮች የተነደፈበት ነበር። ማርሻል ባዶሊዮ በአስቸኳይ ወደ ተንቤን አዲስ ጦር ከላከ በኋላ በመቀሌ ድንኳን ውስጥ በፍርሃት ተቀምጦ የኢትዮጵያን ሰራዊት እንቅስቃሴ ማጥናት ጀመረ። ማርሻል ባዶሊዮ በተንቤን በደረሰበት ሽንፈት ሙሉ ኃላፊነት ለመውሰድ ዝግጁ ነበር። እንዲያውም ጠቅላላ ጦሩን እስከ ኤርትራ ድንበር ድረስ ለማሸሽ ወስኗል። በሌላ አነጋገር በስተምስራቅ የነበረው ጦሩ መድቀቁን አውቋል። ኢትዮጵያውያን የተቀዳጁትን ድል ተጠቅመው ወደ ሰሜን ይዘልቁ እንደሆነ በስጋት ቢጠብቅም ኢትዮጵያውያን ንቅንቅ ሳይሉ ያገኙትን ድል ሳይጠቀሙበት ቀሩ። አዎ አሁንም መከላከል ብቻ ለሚለው የንጉሠ ነገሥቱ ትዕዛዝ ከሁሉም በላይ ፍጹም ታማኝ የሆኑ የጦር መሪዎች ይህን ሰራዊት የማሸነፍ ዕድል ነሱት። ኢትዮጵያውያን ከዚህ ድል ያገኙት ነገር ቢኖር በርካታ የጦር ቁሳቁስ ምርኮ ብቻ ነበር። በኢትዮጵያውያን የዘመናት ታሪክ በጦር ሜዳ የተገኘ ማናቸውም ሀብት የአሸናፊው ጦር ነውና አሸናፊዎቹ የኢትዮጵያ ጀግኖች ከጦር ሜዳ ውሏቸው ከጠላታቸው የፋሽስት ወታደር ላይ የማረኩትን ምርኮ በትከሻቸው እየተሸከሙ ወደ ጦር ሰፈራችን መመለስ ጀምረዋል። በኢትዮጵያውያን የዘመናት ባህል መሰረት በጦር ሰፈር በታላቅ ትዕግስት ይጠብቁ የነበሩት የጀግኖቹ እናቶችና ሚስቶች ጀግኖቹን እልልታቸውን እያቀለጡ ይቀበሏቸው ጀመር። እያንዳንዱ ከጦር ሜዳ የሚመለስ ወታደር ምንም እንኳ የሰው ልጅ ከሚችለው በላይ በእግሩ መቆም እስኪሳነው ድረስ ቢደክምም ጦር ሰፈር ሲደርስ በጦር ሰፈሩ መሃል ይቆምና እየፎከረ በዋለባቸው የጦር ሜዳ አውድማዎች የፈጸማቸውን ጀብዶች ጮክ ብሎ ሲናገር ከቦ ያለው ሰው በጭብጨባና በእልልታ ይቀበለዋል። በእንዲህ አይነት ሁኔታ ጀግኖቹ በጦር ሜዳ ውሏቸው የፈጸሙትን ጀብዱ ዘርዝረው ከጨረሱ በኋላ አሁንም ያለ የሌለ ኃይላቸውን አሰባስበው ጮክ በማለት በጦር ሜዳ የወደቁ የጦር ሜዳ ወንድሞቻቸውን ስም እየጠሩ ለእያንዳንዳቸው ክብርና ለጀግንነታቸው አንዳንድ ጥይት ወደ ሰማይ ይተኩሳሉ። በዚህ መልኩ በጦር ሜዳ የወደቁ ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን የተረዱ ሴቶች ቁታቸውንና እየያቸውን ይጀምራሉ። ራስ ካሳ ጦር ሰፈር ቀኑን ሙሉ ወደ ሰማይ ያለማቋረጥ ይተኮሳል። ከሚተኮሱት ጥይቶች እንደምንረዳው ጦራችን ያጣው የወታደር ብዛት ቀላል አይሆንም። ምሽቱን ሙሉ ከየጥሻው አሳዛኝ ለቅሶና ዋይታ አለማቋረጥ ይሰማል። ሁለቱ ራሶች በድንኳናቸው ሆነው በርካታ ሹማምንትን እየተቀበሉ ስለ ጦርነቱ ሁኔታ ዘገባ ይቀበላሉ። እኔም ከደጃዝማች አበራ ድንኳን በራፍ ላይ ከደጃዝማች አበራና ከኮሎኔል ኮናቫሎቭ ጋር አረፍ ብዬ ስለ ደጃዝማች አበራ የጦር ሜዳ ውሎ ስናወጋ ያንን እነዚያ ሶስት ታንኮች ሰራዊታችንን ሲያጭዱ እንደ መጀመሪያ ሰው ወደ ታንኮቹ ዞረው ሲሮጡ የነበሩትን ሽማግሌ ሹም በራሶች ድንኳን ደጃፍ ላይ ቆመው አገኘዋቸው። እሳቸውም እንደ ሌሎች ሹሞች ሁሉ ዘገባ ሊያቀርቡ ተራቸውን እየጠበቁ ነው። ይገርማል። እኚህ ሽማግሌ ሹም ከእነዚያ ታንኮች ጥይት የተረፉት በተአምር መሆን አለበት። ተራቸው ደርሶ ስለ ጦር ሜዳ ውሏቸው፣ ስለፈጸሙት ጀብዱ፣ ስላጧቸው ወታደሮቻቸው ቁጥር ዘገባ ለራሶች አቅርበው ሲወጡ ጠብቄ ሰላምታ አቀረብኩላቸውና ስለ ጦር ሜዳ ውሏቸው ጠየኳቸው። ሽማግሌው ሹም ስለ ጦር ሜዳ ውሏቸው ሲያጫውቱኝ ሰሙ ጌታ አሉና ታሪካቸውን ጀመሩ። እነዚህ የጣሊያን ታንኮች በጣሙን ጠንካራ ጎማ ነው ያላቸው አሉና በመቀጠል እንዲያው በሽማግሌ ጉልበቴ ሮጬ ከጣሊያኑ ታንክ ተጠጋሁና ወደፊት እንዳይሄድ ላቆመው ፈልጌ ጎማውን ልቆርጠው አልኩና ጎራዴን መዝዤ ብሰነዝር ጎራዴን ጎምዶ ታረፈው አሉና ሁለት ቦታ የተሰበረች ስለታም ጎራዴያቸውን አሳዩኝ። ሽማግሌው ሹም በዚህ ስለታም ጎራዴ አዲስ አበባ በርካታ የመኪና ጎማ መቆራረጣቸውን በምኒልክ ስም እየተገዘፉ ማሉልኝ። የዋህነታቸው ቢያሳዝነኝም ጀግንነታቸውን ግን አድንቄ ለዘላለሙ በልቤ ጻፍኩት። ከሰዓት በኋላ የኔም አንበሳ ወደ ሰፈር ተመለሰና ሶስታችንም ማለት እኔ፣ ደጃዝማች አበራና ኮሎኔል ኮናቫሎቭ በደጃዝማች አበራ ድንኳን ፊት ለፊት እንደተቀመጥን አንበሳ ለደጃዝማቹ ክብር የሚገባውን ሰላምታ ሰጥቶ በሸማው ጫፍ አፉን ሸፍኖ ይቅርታ ከጠየቀ በኋላ በሸማው የቋጠረውን ከእግሬ ስር ዘረገፈው። ምንድን ነው አንበሳዬ ስለው አንበሳ ሳቅ አለና አይ ረሳ ማለት ነው ቃል የገባሁልህን ነው ብሎ ትንሽ አዘንና የመጣው ቢመጣ የፈነዳው ቢፈነዳ ጦርነት ስንገጥ ሲጃራ እመጣልሃለሁ አላልኩህም አለኝ በኩራት ሳቅ እያለ። በዚህ ጊዜ ደጃዝማች አበራም ሳቅ ስላለለት አንበሳ ልክ እንደ ሕፃን ልጅ ፈነደቀ። አዎ አሁን አስታወስኩ። ከወር በላይ ሲጋራ ጭሰን አናውቅም ነበር። እናም የሲጋራ ወሬ ተነስቶ ሁላችንም ማማረር ስንጀምር ታዲያ አንበሳው በየቀኑ ይገባልን የነበረውን ቃል አይዟችሁ፣ ትዕግስት ይኑራችሁ በመጀመሪያ ቀን ከጣሊያኖች ጋር ስንገጥምና ልክ አስገብተን ድራሻቸውን ስናጠፋ የምትፈልጉትን ያህል ሲጃራ አመጣላችኋለሁ ይለን ነበር። እነሆ ቃሉን ጠብቆ በዋለበት የመጀመሪያው ቀን የጦር ሜዳ የገባውን ቃል ለመፈጸም ምናልባትም ከማንም ጀግና በላይ ሕይወቱን አደጋ ላይ ጥሎ በጣሊያኖቹ ምሽግ ሲዘዋወር ውሎ ብዙ ፓኮችን የጣሊያን ሲጋራዎች አምጥቶ በእግሬ ስር ከመረልኝ። በአብዛኛው ከጦር ሜዳ የሚመለስ ወታደር ከጦር ምርኮ ውጭ የጣሊያን ወታደሮችን የጦር ሜዳ ልብስ ደርቧል። ከእነዚህ ወታደሮች መካከል የመኮንኖችን ልብስ የለበሱት ጀነን ይላሉ። አሁን በአጠገባችን አንድ የደጃዝማች አበራ ወታደር የአንድ መቶ አለቃ ወታደር የጦር ልብስ ለብሶ እየተጀነነ አለፈ። ቀጥሎም አንዱ የጣሊያኖች የጀነራል ማዕረግ የተከተበበት የብረት ቆብ ደፍቶ ከገደልኩት የጣሊያን ወታደር ነው የወሰድኩት እያለ ከባልደረቦቹ ጋር እየተከራከረ አልፎ ሄደ። ኢትዮጵያውያን ከድል በኋላ ከጣሊያኖች እጅ ባስለቀቋቸውና አሁን ከሚቆጣጠራቸው የጦር ሰፈሮች የብርጌዱን የጦር ሜዳ መዝገብ ብቻ ሳይሆን ሌሎች በጣም በርካታ የጣሊያን ወታደሮች የግል ደብዳቤዎች የተለያዩ ወታደራዊ ምስጢር ያዘሉ መዝገቦች አግኝተው ወደ ጦር ሰፈራችን ይዘው ተመልሰዋል። የፋሽስቱ ጦር ወታደር ቤተሰቦች፣ እናቶች፣ ሚስቶች፣ እጮኛዎች፣ እህቶች በጻፏቸው ደብዳቤዎች ስለተላከላቸው ገንዘብ እጅጉን በጣም ያመሰግናሉ። ከእነዚህ ወታደሮች መካከል አንዱም እንኳ ወደ አገሩ አይመለስም። በሙሶሎኒ የቀን ቅዠትና እብደት አድረው የፋሽስቱ መንግስት በሚከፍላቸው ገንዘብ ቤተሰባቸውን ለመርዳት አስበው በኢትዮጵያ ሕዝብ ላይ በመነሳታቸው እድል ፊቷን አዙራ ክፉኛ ቀጣቻቸው። እነሆ ሬሳቸው በተንቤን አሸዋማ መሬት ከደብረ አምባ ጀርባ እንደ ብቅል ተፈቶ የአሞራ ሲሳይ ሆኗል። ከድል በኋላ አቢያዲ ወደ ትልቅ ገበያነት ተለወጠች። ከትልቁም በትንሹም አንዱ ይሸጣል፣ ሌላው ይገዛል። በርካታ ወታደሮች እርስ በርሳቸው የተለያዩ ጥቃቅን ነገሮችን ይለዋወጣሉ። ሹሞች ከወታደሮቻቸው ላይ መትረየሶች፣ ጠመንጃዎች፣ ጥይቶች፣ የጦር ሜዳ መነጽሮችና የገበሬው ወታደር የማይፈልጋቸውን የጦር ቁሳቁሶች ሁሉ ይገዛሉ። ወታደሮቹ የሸጡትን ሽጠው የለወጡትን ለውጠው ለራሳቸውም የተወሰኑ ጥቃቅን ነገሮችን ያስቀራሉ። በዚህ መልኩ አቢያዲ ቅልጥ ያለ ገበያ ሆና ውላለች። በሦስተኛው ቀን አንድ አይናማው ሸበቶ ሽማግሌ ደጃዝማች አስፋው የአጼ ምኒልክ ማህተም ጠባቂ የነበሩት ከድል በኋላ ወደ ጦር ሰፈራችን ተመልሰው በሁለቱ ራሶች ድንኳን ገብተው ወጡ። በኋላም ማምሻው ላይ እኛ በደጃዝማች አበራ ሰፈር እሳት እየሞቅን ስናወጋ ደጃዝማች አስፋው መጥተው አብረውን ተቀመጡ። ከዚያም ከሦስት ቀን በፊት እንዴት ከጥቂት ወታደሮቻቸው ጋር አስራ ስምንት መድፎችና በርካታ መትረየሶችን እንደማረኩ ሲያወጉን አየህ ጌታው፣ አንድ ወታደሬ ከጽኝ ወንዝ ማዶ ጣሊያኖች ብዙ መድፍ ጠምደው መስፈራቸውንና ቁጥራቸውን ብዙ እንዳልሆነ ነገረኝ። እኔም የቀሩኝን ጥቂት ወታደሮችን ይዤ እንደ እባብ መሬት ለመሬት ስንሳብ ውለን አጠገባቸው ደረስ። እናም እያንዳንዳችን ጥሩ አድርገን አልመን ግንባር ግንባራቸውን ስንላቸው ተደናግጠው መበርገግ ሲጀምሩ ወታደሮቼ የኔን ትዕዛዝ እንኳ ሳይጠብቁ እያባረሩ የገቡበት ገብተው ለወሬ ነጋሪ እንኳ ሳያስቀሩ ጨፈጨፏቸው። እኔም ማርጅቻለሁ፣ አቅም ኖሮኝ ከነሱ እኩል አልሮጥ አሉ። ቀጥለውም አየህ ጌታው እነዚህ ወታደሮችን ልዘዝ ብልም አይሰሙኝም። የጣሊያን ወታደር ሲያዩ ደማቸው ይፈላና አንገቱን ቆርጠው የወደቁ ወንድሞቻቸውን ደም ሳይከፍሉ እሺ ብለው አይመለሱ አሉ። አሁንም እዝን ብለው ሲያስቡ ቆዩና በዚህ ጦርነት አንድም የጣሊያን ወታደር አልተረፈ ብለው ለትርካቸው ማሳመኛ ይሆን ዘንድ ጌታቸውን ዳበስ አድርገው የመድፈኛውን ብርጌድ አዛዥ የኮሎኔል ሲቺን የግል መታወቂያ አሳዩኝ። በዚህ መልኩ የደጃዝማች አስፋው ወታደሮች 18 ዘመናዊ መድፎች፣ በርካታ መትረየሶች፣ ለቁጥር አስቸጋሪ ብዙ ሳጥን ጥይቶች፣ በርካታ ፈንጂዎችና የተለያዩ የጦር ሜዳ ቁሳቁሶችን ማረኩ። ሶስት ቀንና ሶስት ሌሊት የፈጀው የመጀመሪያው የተንቤን ጦርነት በራስ ካሳ ጦር ሙሉ በሙሉ ድል አድራጊነት ተፈጸመ። ቀኑን ሙሉ ሁለቱ ራሶች ከሹሞቻቸው ስለ ጦርነቱ ሁኔታ ዘገባዎችን ሲቀበሉና ለድል አድራጊው ጦራቸው ሹመት ሲሰጡ ዋሉ። ማምሻው ላይም ደጃዝማች አበራ ከራሶቹ ፊት ቀርቦ ስለ ሰላሌው ሰራዊቱ የጦር ሜዳ ውሎ ሰፋ ያለ ዘገባ ካቀረበና ሌሎች ተጨማሪ መመሪያዎች ከተቀበለ በኋላ ከራሶቹ ድንኳን ወጥቶ በቀጥታ ወደኛ በመምጣት አብሮን ተቀመጠ። ይገርማል። ለወትሮው ወታደሮች የደጃዝማች አበራን የጦር ሰፈር እዚህም እዚያም ሰብሰብ ብለው በማሲንቋቸው እየተጫወቱ ደመቅመቅ እንዳላደረጓት ሁሉ ዛሬ ጸጥ ቅርጭ ብላለች። የማሲንቆ ጨዋታም ሆነ ለቅሶና ዋይታ አይሰማም። በነጋታው ረፋዱ ላይ በደጃዝማች አበራ ድንኳን ውስጥ ቁርስ ላይ እንደተቀመጥ በርካታ የበታች ሹማምንት መጥተው ከደጃዝማቹ ፊት ይቀርቡ ዘንድ ጠየቁ። ደጃዝማች ምን ተፈጠረ ብዬ ጠየቅኩት። ትናንት በጦርነቱ ሁለት ፊት አውራሪዎች አጣሁ አለ፣ በማዘን ሳይሆን ፍጹም ቆጣ ብሎ። ብዙ ወታደሮች አጣሁ እንዴ ሲል ኮሎኔል ኮኖቫሎቭ ላቀረበለት ጥያቄ አሁንም ከሀያ ሺህ በላይ ጦር አለኝ ችግሩ ግን የወረ ጃርሶ ቀዳሚ ጦር ሁለቱም ፊት አውራሪዎች መሪዎቹን አጣብኝ አለና አሰብ አድርጎ አሁን የእነዚህ ሹሞች ጥያቄ ብሎ ሊነግረን የፈለገውን የሹሞቹን ነገር መልሶ ትቶ አሽከርየው ሹሞቹን እንዲያስገባ አዘዘው። በዚህ ጊዜ ደጃዝማች ከሹሞቹ ጋር ብቻውን ያወራ ዘንድ ልንወጣ ብድግ ስንል ቁጭ በሉ አለ። አሁን ቃሉ ትዕዛዝ የተሞላበት ነበር። ወዲያው ሳቅ ብሎ በይቅርታ ዓይን እያየን ምክራችሁን እፈልጋለሁ አለን። ሹሞቹ ወደ ድንኳኑ ገብተው በአንድ ላይ ለደጃዝማቹ የሚገባውን የክብር ሰላምታ ካቀረቡ በኋላ ለጥቂት ጊዜ እርስ በርስ ተያዩና አንድ በእድሜያቸው ጠና ያሉ ሹም በኦሮምኛ አጠር ያለ ንግግር አደረጉ። ቀጥለውም ሌሎች ሹሞች አንዱ በአማርኛ ሌላው በኦሮምኛ ለደጃዝማቹ ችግራቸውን አስረዱ። ሁሉም ሹሞች ያወሩት ስለ ተመሳሳይ ችግር ነበር። ሹሞቹ ችግራቸውን አስረድተው ንግግራቸውን ጨርሰው እንደቆሙ ደጃዝማች አበራ ወደኛ ዞር ብሎ የሹሞቹን አቤቱታ በጥቂቱ ካስረዳም በኋላ የእኛን መልስ ሳይጠብቅ ቆመው ወደሚጠብቁት ሹሞቹ ፊቱን መልሶ ውሳኔውን ማምሻው ላይ እንደሚያሳውቃቸው ነግሮ ሹሞቹን አሰናበታቸው። ሹሞቹ ተሰናብተው እንደወጡ ደጃዝማች ትንሽ ሲያስብ ቆይቶ ድንገት ብድግ ብሎ ከድንኳኑ ወጣ። እኛም በደመ ነፍስ ተከተል ነው። እንደምንከተለው የገመተ መሰለኝ ፊቱን ሳይመልስ እርምጃችንን ጨምረን እንድንከተለው ነገረን። ከደጃዝማቹ ፈጣን እርምጃ እኩል መሄድ ባለመቻላችን እሱ ጋር ለመድረስ እንደ መሮጥም እየቃጣን ትንሽ እንደተጓዝ ደጃዝማቹ አንድ የተጠረበች የምትመስል ጥቁር ድንጋይ አጠገብ ሲደርስ ፈጣኑን እርምጃውን ከቶ ቆም ብሎ ጠበቀን። ከድንጋይ ላይ እንድንቀመጥ ጋበዘንና እሱም ከመሃላችን ተቀመጠ። እንደ ተቀመጥ ያቺን ዋርካ ታያታላችሁ አለኝ። ሁለታችንም በአንድ ጊዜ አዎ ብለን መለስ። ደጃዝማች አበራ አሁንም ወደ ዋርካው ፍዝዝ ብሎ እየተመለከተ ሌላስ ምን ይታያችኋል ሲል ጠየቀን። እኔ ይታየኝ የነበረውን ስናገር ኮሎኔል ከዋርካው አጠገብ አነስ ያለች ቋጥኛ አለች። በቋጥኛዋ ላይ አንድ ሰው የተቀመጠ ይመስላል ሲል ግልጽ አድርጎ አስረዳው። በትክክል አለና ደጃዝማች በመቀጠል የኔም ችግር በዚያች ቋጥኝ ላይ የተቀመጠው ሰው ነው አለን። እንዴት አልገባኝም አለ ኮሎኔል ኮናቫሎ። ለነገሩ የደጃዝማቹ ችግር እኔንም ሊገባኝ አልቻለም። ደጃዝማች አበራ ጥቂት ተከዝ ብሎ እንደማሰብ ካለ በኋላ ትናንት ሁለት የጦር መሪ ፊት አውራሪዎች እንዳጣው ነግሬያችኋለሁ አይደል ብሎ ጠይቆ መልስ ሳይጠብቅ በመቀጠል እነዚያ ፊት አውራሪዎች የወረጃ እርሶ ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾች ነበሩ አለና አሁንም ፍዝዝ ብሎ በዚያ ቋጥኝ ላይ ተኮማትሮ የተቀመጠውን ሰው እያየ ታዲያ የሹሞቹ አቤቱታ ሁነኛ ሰው መርጬ እንዲሾምላቸውና አሁንም ግንባር ቀደም ሆነው በመዋጋት የመሪዎቻቸውን እንደሚከፍሉ ዘንድ ነው አለ። አሁንም አይኑን ከዚያ ቋጥኝ ላይ ሳይነቅ ታዲያ ችግሩ ምንድን ነው? ማለቴ አንዱን ጎበዝ ተዋጊ መርጠህ አትሾምላቸውም እንዴ? ሲል ኮሎኔል አከታትሎ ጠየቀው። አሁንም አይኑን ከቋጥኙ ላይ ሳይነቅል ኮሎኔል ነገሩ እንደምትገምተው ቀላል አይደለም አለና በመቀጠል ለነገሩ ጃርሶዎች አሁንም አንድ ፊት አውራሪ አላቸው አለ ሳቅ እንደማለት ብሎ ታዲያ ወረ ጃርሶዎች ፊት አውራሪ መሪ ካላቸው ስለምን ሌላ መሪ እንድትሾምላቸው ይጠይቁሃል ስል እንዲያብራራልኝ አስቤ ጠየቅኩት አሁን ፊቱን ወደኛ መልሶ ሳቅ አለና እንደገና ፊቱን ወደ ቋጥኙ መልሶ ይታያችኋል ያ ሰው ቋጥኛዋ ላይ የተቀመጠው አለን በድጋሚ አሁንም በአንድነት አዎ አልነው ቋጥኙ ላይ የተቀመጠው ሰው ነው የመጨረሻው የወረ ጃርሶ ፊት አውራሪ ያለን እውነቱን ለመናገር የችግሩ መሰረት አልገባኝም ጃርሶዎች ፊት አውራሪ ካላቸው ለምን አዲስ ፊት አውራሪ ይጠይቁሃል አልኩት አሁንም በመጠኑ ፈገግ ብሎ አንደኛ ይሄ ፊት አውራሪ ቢበዛ 16 ወይም 17 ዓመት ቢሆነው ነው። ሁለተኛ ትናንት አንዱን ወንድሙን ከጦር ሜዳ አስመጥቶ ዋርካ ስር ቀብሮ እነሆ ከቋጥኛዋ ላይ ሳይነሳ ሁለተኛ ቀኑን ይዟል። ሶስተኛ ሹሞቹ በዚህ መልኩ ከቀጠለ እንደ ወንድሞቹ ጥሩ መሪ አይደለምና ጥሩ ተዋጊ አዋጊ ይሾምልን ባዮች ናቸው። አሁንስ ገባ ሲል በፌዝ አይነት ነገር ጠየቀኝ። በመቀጠልም የኔ ችግር እሱ አይደለም አለን። አሁን እዝንና ጭንቅ ብሎ አየህ ጌታው፣ እውነቱን ለመናገር እኔ በጃርሶ ጦር ላይ ምንም ኃይል የለኝም። ጦሩ ታማኝነቱ ለሁለቱ ፊት አውራሪዎች ብቻ ነበር። ይህን እስከ አራት ሺህ ድረስ የሚቆጠረውን ሰራዊት አንዱን ቀኛዝማች ወይም ፊት አውራሪ አድርጌ ብሾምለት ለምሾመው ፊት አውራሪ ላይታዘዝ ይችላል እና ያለኝ አማራጭ የመጨረሻውን ፊት አውራሪ ሐዘኑን ጨርሶ እንደ ወንድሞቹ ሁሉ ጦሩን እንዲመራ ማሳመን ወይም አንዱን ሹሜ ቀዳሚውን የጃርሶ ጦር ፍርክስክሱ ሲወጣ ማየት ብቻ ነው አለ። አይ ሌላ ዘዴ ይፈለግለታል። ለማንኛውም ለውሳኔ አትቸኩል አለው ኮሎኔል ኮናቫሎቭ። አይ ኮሎኔል፣ እየሰማህ ዛሬ ማምሻውን ላይ ቆርጬ ውሳኔን ለሹሞቹ መንገር አለብኝ አለው አሁን ሳቅ ብሎ። አለበለዚያማ ጥሬ ስጋዬን በቁሜ ይበሉታል አለና በሳቅ ተንፈራፈረ። አያችሁ ገና ከሰላሌ ሳንነሳ የጃርሶ ጦር መሪ ፊት አውራሪ በድንገት ታመው ሞቱ። ከዚያ ሁለት ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻውን ወንድማቸውን አቢን አስከትለው መጡ። ትላንት አንዱ በጦር ሜዳ በጀግንነት ጦሩን እየመራ ግንባር ቀድሞ ሲዋጋ እንደ ጀግና በደብረ አምባ ወደቀ። ሁለተኛው ፊት አውራሪ ይማረክ በመድፍ ጥይት በትንትኑ ወጥቶ ይውደቅ አይታወቅም። አሁን የቀረኝ ገና የአስራ ስድስት ዓመት ልጅ ገና አባይን ስንሻገር እናታቸው መጥተው አደራ ያሉኝ ልጅ ምን ላርገው? ጦር ሰጥቼ ወደ ሰዳሌ ብልከው እንኳ ከትግራይ ሽፍቶች ቢያመልጥ ከራያዎች ወጥመድ አያልፍም። ጦሩን እንዲመራ ገፋፍቼ እንደ ወንድሞቹ ቢወድቅና የፈጣሪ ሥራ ሆኖ ሰላሌ ብመለስ እንዴት አድርጌ አሮጊቷን አይን ማየት እችላለሁ? በዚህ ፈጣሪ ብቻ ይርዳኝ አለ ደጃዝማች አበራ። በኋላ ላይ ስለ አቢ እንደሰማሁት አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና እንደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምረው አዲስ አበባ በመላክ አስተምረውት እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋት አገር ተወረረችና ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተባለና አብቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተንቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ ያንዱን ወንድሙን ሬሳ በዋርካዋ ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ እዚህ ቋጥኝ ላይ ሲቀመጥ ሁለተኛ ቀኑ ነው። አብቹ እንደ ባላገሮች ሹሞች የሚያስብ ሰው አይደለም። የተማረና ያለ ዕድሜው የበሰለ የልጅ አዋቂ ቢሆንም ገና ከጅምሩ እግዚአብሔር መከራውንና ሐዘኑን ጭኖበት በልጅ አእምሮ ሌት ተቀን እያሰበ መወሰን ተቸግሮ ተቀምጧል። እንዲህ ሁላችንም ስላብቹ እየተጨነቅንና ለደጃዝማቹ ጭንቀት መፍትሄ እየፈለግን ዝም እንዳልን ኮሎኔል ኮናቫሎቭ እድልና ጊዜ ስጠው፣ ምንም ወጣት ቢሆን ዞሮ ዞሮ መወሰኑ አይቀርም። ምናልባትም እንዲህ የማሲንቆ ጨዋታ ለቅሶና ዋይታ በሰፈሩ ከልክሎ ብቻውን በቋጥኝ ስር ተቀምጦ በራሱ መንገድ ወንድሞቹን እየተሰናበተና የራሱንም የወደፊት ዕጣ እየወሰነ ይሆናል ብሎ አጽናናን። እኔም የኮሎኔሉን ንግግር እያዳመጥኩ አብቹን የማናገር ስሜቴ እየገፋ መጥቶ ምክንያት ፈልጌ ከደጃዝማች አበራና ከኮሎኔል ጋር ተሰናብቼ የምሄድበትን ጊዜ ስጠብቅ ከሩቅ የእኛን አንበሳ የሆነ ነገር ይዞ ወደ አብቹ ሲያመራ አየሁ። አንበሳ ከያዘው ነገር በዋንጫ ለአብቹ ከቀዳና ከሰጠው በኋላ ወረድ ብሎ ከአብቹ እግር ስር ተቀመጠ። እኔም አንበሳ ሲመለስ ወሬ ለመቃረም ወሰንኩና ሐሳቤን ቀይሬ ከደጃዝማችና ከኮሎኔል ጋር ወደ ሰፈር ተመለሱ። አንበሳ ወደ ሰፈር ተመልሶ ገና ወደ ድንኳን ከመግባቱ በጥያቄ አጣደፍኩት። አንበሳ በተረጋጋ መንፈስ ብዙ በጣም ብዙ ነገር ስለ አብቹ ካወራኝ በኋላ በመቀጠል የአብቹ አባት ከመሞታቸው በፊት ለአብቹ የመረጡለትን እጮኛ ውበትና ቁንጅና እያሞጋገሰ አወራልኝ። በመጨረሻ እኔ በጉጉት እጠብቀው የነበረውን ወሬ አነሳና እንደ አብቹ እምነት ትልቅ ወንድሙ ያልሞተና በጣሊያኖች ምርኮ ወድቆ እንደሚሰቃይ ወንድሙን ነፃ ለማውጣት መወሰኑንና ሌሎች ሌሎችም ብዙ ብዙ ነገሮች አጫወተኝ። እኔም አንበሳዬን አመስግኜ የቋጠርኩትን ወሬ ይዤ ወደ ደጃዝማች አበራ ድንኳን ተፈተለኩ። ይሁን እንጂ እኔ ይዤው የመጣሁትን ወሬ ሳልተነፍስ የደጃዝማቹ አሽከር መጥቶ አፉን በሸማ ሸፍኖ አብቹ ከደጃዝማቹ ፊት ይቀርብ ዘንድ እንደሚጠይቅ ሲነግረን ደጃዝማች አበራ በስሜት ከተቀመጠበት ተነስቶ ግባ በለው አለ። አብቹ ገና ከደጃዝማቹ ድንኳን በራፍ አለፍ እንዳለ ከደጃዝማቹ እግር ስር ወድቆ ለደጃዝማች የሚገባውን የክብር ሰላምታ ለማቅረብ ወረድ ሲል ደጃዝማች አበራ አፈፍ አድርጎ አንስቶ አቀፈው። ሁለቱ ወጣቶች ለረጅም ጊዜ ተቃቅፈው ከቆዩና ደጃዝማች የአብቹን ትከሻ መታ መታ እያደረገ ካረጋጋው በኋላ እሺ አብቹ ታዲያ ምን አሰብክ? አለው። አብቹ ብዙም ሳይጨነቅ አጠር አድርጎ ወንድሙን ነፃ ለማውጣት የጦር ሰፈሩን ንጋት ላይ ለቆ ከጥቂት ወታደሮቹ ጋር እንደሚሄድና የጃርሶውን ጦር አጎቱ ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ በህብረት ይመሩት ዘንድ ቀኛዝማች አበራን ተማጽኖ ተሰናብቶ ከመውጣቱ በፊት ሁላችንንም ወደ ሰፈሩ ጋብዞን ወደ ጦር ሰፈሩ ወረደ። አብቹ ጦር ሰፈሩ እንደደረሰ የራሱ የሆኑትን የመጨረሻ ንብረቱን ሶስት በሬዎች አረዳቸው። ይህን ያዩ ሌሎች የበታች ሹሞችም ቤት የጦር ሜዳ ቤት ያፈራውን ይዘው እየመጡ የተከለከለው የማሲንቆ ጨዋታ ተፈቅዶ ሞቅ ሞቅ ሲል እኛም ግብዣውን አክብረን ተገኘን። እንዲህ እኔ ደጃዝማች አበራ፣ ኮሎኔል ኮናባሎቭና አብቹ መደዳውን የበግ ቆዳ ላይ ተቀምጠን እየበላንና አረቄና ጠጅ እየጠጣን ስንጫወት ቆይተን አብቹ ከተቀመጠበት ተነስቶ ቆመና ሁሉም ጸጥ ሲል ጠብቆ አጠር ያለች ምስጋና የበዛባት ንግግር አደረገ። ከዚያም ለአጭር ጊዜ ጥቂት ወታደሮች ይዞ ከጦር ሰፈር በመውጣት ወንድሙን ፍለጋ እንደሚሄድ በሕይወት ካገኘው አገኘው፣ ሞቶም ከሆነ ከወንድሙ ጎን እንደሚቀብረው ተናገረ። ለጊዜው የጃርሶውን ጦር ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ እንዲመሩት ደጃዝማችን መማጠኑን ሹሞቹ ለደጃዝማች አበራ ያላቸውን ታማኝነት በምኒልክ ስም እንዲምሉ ለምኖ ተቀመጠ። ጦሩም በሹሞቹ አማካኝነት እየተነሳ ለደጃዝማች አበራ ያለውን ታማኝነት በምኒልክ እየተገዘተ እየፎከረና እየሸለለ ተቀመጠ። ሌላው ከአብቹ ጋር የአብቹን ወንድም ነፃ ለማውጣት የሚሄዱት ወታደሮች የምርጫ ትዕይንት ነበር። በመጀመሪያ ታላላቅ ሹማምንት እየተነሱ እየፎከሩና እየሸለሉ ከአብቹ ጋር ለመሄድ ቆርጠው መነሳታቸውን ገለጹ። በዚህ መሃል አብቹ ተነስቶ ካመሰገነ በኋላ የሚፈልገው ወደ ሁለት መቶ ገደማ ወዶ ገባ ጥሩ ተኳሽና ተዋጊ ጦር ብቻ እንደሆነ ገልጾ እነዚህ ሁለት መቶ ተዋጊዎች ሚስቴን ጨርቄን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች ብቻ መሆን እንዳለባቸው ሲገልጽ በዚህ ንግግሩ በርካታ ሽማግሌ ሹማምንትን አስኮረፈ። የሽማግሌ ሹሞችን ማኩረፍ ያዩት ብልሁ ቀኛዝማች ሼክ ሁሴን አባወርቁ ተነስተው ልብ አድርጉማ ጎበዝ፣ መቼም እኔም ለጌታችን ከመሞትና ከመስተዋት በላይ ምንም ጽድቅ እንደሌለ አውቃለሁ። ከዚህ ውጭም አልመኝም። ከዚህ በላይ የክብር ሞት ምን ይገኛል? ይሁን እንጂ እንደ ጉርምስና ጊዜ ከድንጋይ ድንጋይ እየዘለልኩ እንደ ዝንጀሮ ገደል እየቧጠጥኩ ወጥቼና ወርጄ ፈጥኜ መዋጋት አይሆንልኝም፣ አርጅቻለሁ። እናም ለጌታችን እኔ ባይሆንልኝ የበኩር ልጄን ሰጥቻለሁ ብለው ሲቀመጡ ሌሎች ሹሞችም እየተነሱ ወጣት ልጆቻቸውን ላብቹ ሰጡ። እነዚህ የሹሞች ልጆች ራሳቸው ከጦራቸው ወጣት ደፋርና ጎበሶችን እየመረጡ ደጃዝማች አበራም አንድ ዘመኑን በታማኝነት አብቹን ያገለግል ዘንድ ነግሮ ጥቂት ወታደሮች ጨምሮ ሰጠው። ሊነጋጋ ሲል አብቹ ወደ ሁለት መቶ ገደማ የሚሆኑ ወታደሮቹን እየመራ ከጦር ሰፈር ወጣ። አብቹ ሁለት መቶ ገደማ የሚሆኑትን ቀልጣፋ ወጣት ተዋጊዎቹን ይዞ በደጃዝማች አበራ ፊት ቀርቦ ተመረቀና በዚያው ሌሊት የጦር ሰፈሩን ለቆ ከሄደበት ሰዓት ጀምሮ አብቹን አየሁ የሚል ሰው ጠፋ። ምንም እንኳ እኔም እንደ ሰው ሁሉ አብቹን ከዚያን ምሽት ጀምሮ ባላየውም ለአብቹ ተጋነው የሚወሩ ጀብዶዎችን በታላቅ ጉጉት እሰማ ነበር። ይህም ተጋኖ የሚወራው የአብቹ ጀብድ በራስ ካሳ የጦር ሰፈር በሰፊው ተሰራጭቶ በርካታ ወጣት ተዋጊዎች ዋናውን ጦራቸውን ትተው ወርደው በዋናው የጦር ሜዳ የአርበኝነት ትግል ከጀመረው የአብቹ ጦር ጋር መቀላቀል መግባት ጀመሩ። ምንም እንኳ ተማርኳል፣ የመድፍ ጥይት በጣጥሶታል፣ እናም ሌላም ሌላም ወሬ ሲወራበት የነበረው የጃርሶ ፊት አውራሪ ከደጃዝማች ወንዶሰን ጦር ጋር ወደ መልፋ ወርዶ ሲዋጋ ቆስሎ ሲያገግም ሰንብቶ ከሳምንት በኋላ ወደ ዋናው የጦር ሰፈር ተመልሶ ጦሩን መምራት ጀመረ። ይሁንና አብቹን መልሶ ከጦሩ ጋር እንዲቀላቀል ማድረግን አልተቻለም ነበር። ወንድምየው ብዙ መልእክተኞች ቢልክም ግማሹ በዚያው ቀረ። የሚመለሱትም የአብቹን ጦር ሊፈልጉ ከሳምንት በላይ ሲንከራተቱ ሰንብተው ባዶ እጃቸውን ይመለሳሉ። በየቀኑ ዋናውን ጦራቸውን እየከዱ ወደ አብቹ የሚኮበልሉት ወጣት ተዋጊዎች ቁጥር ከቀን ወደ ቀን በመጨመሩና ይሄም ወሬ ከራሶች ድንኳን በመድረሱ እኔ ኮሎኔልና ደጃዝማች አበራ ተጠርተን ከራሶች ፊት ቀረብ ልጁንም ወደ እናት ጦሩ ይመለስ ዘንድ እንድናባብል ትዕዛዝ ተሰጠን። አብቹ መጀመሪያ ላይ ከሰፈር እንደወጣ አነስተኛ የጣሊያን የተበተኑ ጦሮች እየፈለገ በደረቅ ሌሊት አደጋ እየጣለ ስንቅና ትጥቅ እየዘረፈ ጦሩን ዘመናዊ መሳሪያ እያስታጠቀ ማደራጀት ጀመረ። ከዚያ ጦሩን ይዞ የጠላት ጦር ባልጠበቀው ቦታና ሰዓት ድንገት እየደረሰ ያልተጠበቀና ያልታሰበ አደጋ እየጣለ አልፎ አልፎም ሌሊት የጣሊያኖቹን የጦር ሰፈር ሰብሮ እየገባ አደጋ እየጣለ ንብረት እየዘረፈ ከጦሩ የተረፈውንና ጦሩ የማይፈልጋቸውን ነገሮች ወደ ዋናው ጦር መላክና ማከፋፈል ጀመረ። እንዲህ ሳይታሰብ የሚጥለው አደጋ ጣሊያኖቹን ክፉኛ ከመጉዳቱም በላይ የፋሽስቱን ጦር የበላይ አዛዦች ክፉኛ ስላስቆጣ የጣሊያን ወታደራዊ መኮንኖች ለትግራይ ሽፍቶች ከፍተኛ ገንዘብና ዘመናዊ መሳሪያ በመለገስ ሽፍቶቹ የአብቹን ጦር አሳደው እንዲመቱ አደረጉ። የትግራይ ሽፍቶች አብቹን በመፈለግ ላይ እንዳሉ በጥር ወር መጨረሻ ቀትር ላይ ማርሻል ባዶሪዮ በቅርቡ ከሮማ ከተላከለት ትኩስ ጦር ላይ ሁለት ሻለቃ ጦር ቀንሶ ዘመናዊ የሚባሉ መሳሪያዎች አስታጥቆ ወደ ደንቤን የላከው ጦር መንገድ ላይ ሲያዘግም አብቹ ያያል። ከዚያም የጣሊያኑን ሁለት ሻለቃ ጦር እንቅስቃሴ ከሩቅ ሆኖ ለረጅም ሰዓት ሲከታተል ቆይቶ ወታደሮቹን ይሰበስብና ጣሊያኖቹ ምሽቱን ያሳልፉበታል ብሎ የገመተው ቦታ ቀድሞ በመሄድ ሰሞኑን ከጣሊያኖች ከዘረፋቸው በርካታ ቤንዚን የሞሉ ትላልቅ ቆርቆሮዎች አንድ አስሩን ያህል በየቁጥቋጦ ውስጥ ያፈሱ ዘንድ ያዝና ከዚያም በጣም ራቅ ብሎ ይመሽጋል። አጋጣሚ ነገር ሊሆን ይችል ይሆናል። ጣሊያኖቹ አብቹ ሌሊቱን ያሳልፉበታል ብሎ በገመተው ቦታ ላይ ድንኳናቸውን ተክለው ይሰፍራሉ። የአብቹ ጦር እኩለ ሌሊት ላይ ያንን ቤንዚን የጠገበ ቁጥቋጦ እሳት ይለቅበትና በድንገት የእሳቱ ወላፈን የቀሰቀሳቸው አዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ሲደናበሩ የአብቹ ወታደሮች በእሳቱ ወጋጋን እየተረዱ አዲሶቹን የጣሊያን ወታደሮች ግንባር ግንባራቸውን እያሉ ያስተኟቸው ጀመር። እንዲህ ከየት አቅጣጫ እንኳ እንደሚተኮስባቸው ያላወቁት ጣሊያኖች መላቀጡ በጠፋ ሁኔታ ሲርመሰመሱ አልመው ተኳሾቹ የአብቹ ተዋጊዎች አንድ ባንድ ለቀሟቸው። አደጋ የደረሰበት ይሄ ሁለት ሻለቃ ጦር ስለ ሁኔታው በሬዲዮ ለአለቆቹ ቢያሳውቅም የጣሊያኖቹ አጋዥ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ ሁለት ሻለቃ ጦር ለወሬ ነጋሪ ሳያስቀሩ ሊነጋጋ ሲል የቻሉትን ያህል ንብረት ዘርፈው የተረፈውን ለትግራይ ሽፍቶች ትተው እንዳመጣጣቸው ማንም ሳያቸው ተሰወሩ። ማርሻል ባዶሊዮን ያስለቀሰ ለሰሚው ማመን የሚያስቸግር ጀብዱ የናብቹ ጦር እንደሰራው ጥርጥር የለውም። ለዚህም ጠዋት ከድንኳኔ ስወጣ ከደጃፍ ያገኘኋቸው በርካታ የሲጋራ ፓኮዎችና ሁለት ሳጥን ሙሉ የጣሊያን ቪኖ ምስክሮች ናቸው። ሁሌም እናብቹ በለስ ሲቀናቸው የሚዘርፉትን የጠላት ንብረት የጦርና የምግብ ቁሳቁስ ሁሉ ለሊት አምጥተው ለዋናው ጦራቸው ያከፋፍሉ ነበር። ታዲያ እናብቹ በዚህ መልኩ ትግላቸውን አፋፍመው ሳለ አንድ ሌሊት ከትግራይ ሽፍቶች ጋር ችግር ገጠማቸው። የአቢቹ ጦር እንደወትሮው ሌሊት ቢያንስ ሁለቴና ሶስቴ ሰፈሩን እየቀያየረ ሲንቀሳቀስ የትግራይ ሽፍቶች አንድ አስቸጋሪ መንገድ ላይ አግኝተውት አናሳልፍ በማለት በከፈቱት ተኩስ ሽፍቶቹ የአብቹን ሁለት ተዋጊዎች ይገላሉ። አብቹ ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ሞክሮ ነበር። አብቹ ትዕግስቱ አልቆ መጀመሪያ ሽማግሌዎች፣ ሴቶችና ሕፃናት መንደሩን ለቀው እንዲወጡ ለሽፍቶቹ ያቀረበው ጥያቄ አዎንታዊ መልስ አግኝቶ አዛውንቶች፣ ሴቶችና ሕፃናት መንደሩን ልክ ለቀው እንደወጡ ያችን የሳር ጎጆ የሞላባትን መንደር በሳት አጋያት። ከዚያ ከየመሸገበት እየወጣ ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ምንም እንኳ እነዚህ መንደራቸውን ለቀው እንዲወጡና ነፍሳቸውን እንዲያድኑ የተፈቀደላቸው አዛውንት፣ ሴቶችና ልጆች ንጋት ላይ ጦር ሰፈራችን ደርሰው ስለ ሁኔታው ለሹሞች አስረድተው ደጃዝማች አበራ በፊት አውራሪ ሙሉ የሚመራ ጦር ወደ መንደሯ ቢልክም የፊት አውራሪ ሙሉ ጦር በቦታው ያገኘው ነገር ቢኖር የመንደሯን አመድና እዚህም እዚያም የወደቁ የትግራይ ሽፍቶችን ሬሳ ብቻ ነበር። ከዚያ ቀን ጀምሮ እስካሁን በታላቅ ኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩለት የነበሩትን ራስ ስዩም መንገሻን አጣ። መንደር ማቃጠል ከጀመረ ከጣሊያኖችና ከትግራይ ሽፍቶች በምኑ ይሻላል እያሉ ክፉኛ አማረሩ። በእኛም መንደር ስለ አብቹ ሁላችንም የተለየ አስተሳሰብ መያዝ ጀመርን። ከአንደኛው የዓለም ጦርነት ጊዜ ጀምሮ በተለያዩ የጦር ሜዳዎች የዋለው ኮሎኔል ኮናቫሎቭ መቶ በመቶ የአብቹ ደጋፊ ሲሆን ደጃዝማች አበራም ውስጥ ውስጡን በሆዱ አብቹን ቢደግፍም እንደ ጦር አዛዥነቱ አብቹን በአደባባይ ሳይደግፍም ሌላም አስተያየቶች ሳይሰጥ ዝም አለ። እኔም የራስ ካሳ የጦር አማካሪ እንደመሆኔ መጠን ምንም እንኳ የአብቹ ጀግንነት ፍጹም ቢያኮራኝም መንደር ማቃጠል ብቻ ሳይሆን እንዲህ በታላቅ ወኔና ድፍረት የጣሊያኖቹን የጦር ሰፈር ሰብሮ እየገባ የሚጥለው ትልቅ አደጋ ጣሊያኖቹን እጅግ በጣም አስቆጥቶ ሌሊት በተደፈሩ ቁጥር ቀን በእነዚያ የሰማይ ላይ አሞራዎች የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት የተሞላበት እየሆነ እንዲመጣ ትልቁ መንስኤ አብቹ እንደሆነ ስረዳ መላው ጠፍቶኝ እኔም ዝም ማለትን መረጥ። ኮሎኔል ኮናቫሎቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠው ቅዱስ መብቱ ነው ብሎ ያምናል።
አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ ህዝባዊ ነውና ስረ መሰረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል መማር መማር እንዲህ ነው ወይ? ደግሞስ መመራመር፣ ታሪክ ማበላሸት፣ ሐቅን ማልበሳት፣ ዶከተርኩ ዶከተርኩ ማለቱ ምን ይሉታል? ደግሞ አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሞ አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃ እጅና ጓንት ሆነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምግቡ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቅቡ የሚበላው። አጽምም ይናገራል፣ ኡኡ ብሎ ይጮኻል። የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርሳ ጥንቴን ልክተን ብሎ ማለት ኧረ ምን አይነት ነው? እንዴት አይነት ቁዘት! ድካሜን ማቃለል፣ ታሪኬን ማጠልሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማ ምድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና ኢብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርክት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና ኃይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው፣ የእምነታቸው ዋሻ የድል መነሻቸው፣ የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። ያፓ እምነታቸው ያፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር። ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደኝ። ይህ አንጃ በታኝ በአውሮፓ አሜሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይዶልታል ታሪኬን ረብርቡ እናም አስምም ይናገራሉ ብሎ ይጮኻል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ፣ ምን አለ ባትመክም፣ ማፍረስ ባይቃጣችሁ ብትገዙ አለ። ምን አለ ብትሆኝ ብቀመጥ አርፌ፣ ልትወግም ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተዉት እባካችሁ፣ አጽም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ፣ እባካችሁ ተውኝ፣ አጽም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም። ሲነጋግሩበት ስሙን ተነቋቁረው ይናገራል ጩ አጽምም ድምፅ አለው። አዎ አጽምም ይናገራል። አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችል በስሙ ሲቀለዱ ታሪኩን ሲቀሙት ይናገራሉ።
አገሬ ውበት ነው፣ ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። አገሬ ተራራ ሸለቆ ረባዳ፣ አገሬ ጅረት ነው ገደልና ሜዳ። ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም፣ ክረምቱም አይበርድም አይበርድም አይበርድም። አገሬ ጫካ ነው እንስሳ አራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው። ጎመኑ፣ ስብጮማ፣ ቆሎ፣ ክትፎ፣ ስጋ፣ ድርቆሹ ፍትፍት ነው። ቃሪያው ሙክት ሰንጋ፣ ጠጁ ነው ወለላ። ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል። ጭፈራው፣ ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ። ሁሉም የእናት ልጅ ነው። ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር። ባላጋራም ቸር ነው የአገር ልጅ ሲቸገር። ገነት ነው ሀገሬ።
ሞትን አልፎ የተቀደሰውን የአፍሪካ ላይ ደሴት በአገኝ ለማርከስ ጠላት እመኝ እንዴት እመኝ እመኝ እመኝ እመኝ እናትና አባቴ ድኸው ያደጉበት ጥርስ የነቀሉበት አፈር የፈጩበት አገሬ ማረው የነጻነት ዋንጫ በቀይ የተጌጠ ባረንጓዴ ብጫ እሾህ ነው ሀገሬ በጀግና ልጃችን የተቀሰቀሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አድባር ነው ሀገሬ ታቦት ነው ሀገሬ መቅደስ ነው ሀገሬ ሞት ይሄዳለው ከመሬት ብገባ እዚያ ነው አፈሩ የማማ ያባባ ስሳብ ይሄዳለው ስሳብ ይሄዳለው ቢሰበርም እግሬ አለብኝ ቀጠሮ አሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረ ክርስቶስ ደስታ ሺ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት
ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።